Hello Hello hello፣ ሰላም ነው?
እግዚአብሔር ይመስገን።
ጤና ይስጥልኝ።
ሰላም።
ከቤተሰብ ቤት ነው የምደውልልህ።
ከ- ቤተሰብ ቤት።
አቤት።
አ አ- agent agent መሆን ፈልገህ ነበረ?
አዎ፣ እሺ፣ የት አካባቢ ነው?
ቦዲቲ።
ቦዲቲ።
አዎ፣
Okay፣ እሺ፣ ትንሽ explain ላድርግልህና መውሰድ ትችላለህ። ቦዲቲ አካባቢ ችግር የለውም።
እም፣
virtual ነው ስፖርት ነው የምትፈልገው?
Virtual።
እሺ virtual ከሆነ ያው percent ኣችን ሰማንያ አምስት አስራ አምስት ነው። ያ ግን የሚሆነው ከትርፍ ላይ ነው። ከትርፍ ላይ ማለት ለምሳሌ ሳምንት የሰራኸው አንድ ሺህ ብር ብታተርፍ የእሱን ሰማንያ አምስት አስራ አምስት calculate አድርገህ ወደ ቤት ቤት account አስራ አምስት percent ኡን ታስገባለህ። የአንድ ሺህ ብሩ ስምንት መቶ ሀምሳ ብር ያንተ ሲሆን መቶ ሀምሳ ብሩ ደግሞ የኛ ነው ማለት ነው። ያንን ለማድረግ ምን ምን መስፈርቶች አሉት መሰለ? በመጀመሪያ per shop ለአንድ shop ማለት ነው deposit የምናስደርገው ሰላሳ አምስት ሺህ ብር ነው ለአንድ shop ማለት ነው። deposit በቼክም በ cash ም ትችላለህ። እሱን deposit ታደርጋለህ። ከዛ ምንድነው to be the next ምንድነው የሚሆነው? አ፣ ያንን deposit ካረክ በኋላ shop ኡ create ይደረግልሃል። ከዛ እንትን ትላለህ ማለት ነው።
እሺ፣ እንትኑ መጀመር ይችላል።
game ጂአር ካይረንም አለ አይደል?
ጂአርም ካይረንም አለ። አዎ ሁለቱም አለ።
እሺ፣ እኔ አሁን መጀመሪያ እዚህ ብዙ እንትኖች አሉ፣ branch ኦች አሉ ማለት ነው።
እሺ
እና ለዛ ቢያንስ አንድ ሶስት branch ምናምን ፈል- shop እፈልጋለሁ እና ለዛ በ- እንደዛ ነው ቼክ የምሰጠው።
አ፣ ለ- ለጂአሩ እም፣ Okay። አንተ አሁን እንትን ነው የፈለከው?
ሁለቱንም ጂአር እና ካይረን ማለት አለ አይደል እናንተ ጋር አዎ አዎ
ቼክ እንደዛ ከሆነ ቼክ መስጠት ነው የሚጠበቅብኝ ማለት ነው።
አዎ ካ- እ፣ እንትን ታደርጋለህ። ከዛ ቼኩን እ፣ እዚህ ቢሮአችን እ፣ ባምቢስ ዝቋላ ህንጻ ጀርባ ነው። አዳማ ሪል ስቴትን ታውቀዋለህ ወይ? እናት ባንክን እዚህ ካሳንቺስ ጋር እህ፣ እዚህ ከስጢፋኖስ ወረድ ብለህ ማለት ነው።
እዚህ እና ቢሮ ቢሮአችን እዛ ነው። በፈለግከው ሰው ልከህ እንትን ማድረግ እም።
ትችላለህ ማለት ነው። agent መሆን እሺ ትችላለህ።
እሺ፣ በቃ እንደዛ ከሆነ ቼክ ሰላሳ አምስት ሺህ ብር ነው የምጽፈው።
አዎ ቼክ ሰላሳ አምስት ሺህ ብር ነው። የድርጅቱን እንትን እንሰጥሃለን። ለማንኛውም መምጣትም ካሰብክ ሰማንያ ስምንት ዜሮ አራት ላይ ነው የምትደውለው።
ሰማንያ ስምንት ዜሮ አራት ዜሮ አራት አዎ short code ነው።
እሺ፣ መምጣት ካ- መምጣት ካልፈለግኩኝ
መምጣት ከፈለክም ያለውን ነገር ምንትን ማድረግ process ም ስታደርግ በሱ ነው።
ም።
ቴሌግራምም አለን። agent ም።
ከሆንክ በኋላ እንትን ላለን ማለት ስንት shop አለ አሁን አንተ?
እኔ በእኔ ስር አምስት shop ነው ያለኝ።
አምስት shop በቃ የአምስቱን deposit አደረግና ሰላሳ አምስት ሰላሳ አምስት ሺህ ብር የአምስቱን አባሰ በቼክም በ cash ም ትችላለህ። ስለዚህ እዚህ ድረስ የሚያመጣልህ ሰው ካለ ለፋይናንስ ያቀብላቸውና ስራውን ም።
እንጀምራለን ማለት ነው። ስም ማን ነው?
ልዑል ዳመና
ልዑል።
እም። እና brother ኤ እዛ አዲስ አበባ ነው አትልም?
እሺ በሱ ለ- ለመላክ ፈልጌ እኔ ከዚህ ወደዛ ከመሄድ እሱ አዎ።
በዛው እንትን ለማድረግ እንደዛ ደግሞ ቼኩ በ father ስም በ father ስም ነው ያለው በእኔ ስም ወለጣ ይቻላል አለ አይደል? እንደዛ እ፣ ችግር የለም። ቼኩ ያው እ፣ እንትን ይኑረው፣ ግን ያው create ሲደረግ በ father ስም ይደረግና ችግር የለውም። አንተ ትሰራበታለህ ማለት ነው።
እሺ፣ እንደዛ ከሆነ እ፣ መቼ እሺ፣ በቃ ቼኩን ከዚህ ለ brother እንትንልና እሱ አዎ።
ከእናንተ ጋር እንድገናኝ አደርጋለሁ።
በቃ እኔ ብሩክ እባላለሁ። እ፣ እም።
በቃ የ- የፈለግከው ነገር ካለ እንትን በልልኝ፣ አሳውቀኝ።
እሺ፣ በዚህ ስልክ ልደውልልህ?
አ ደውልልኝ፣ or ደግሞ ሰማንያ ስምንት ዜሮ አራት ላይ ብሩክን እም።
አገናኙኝ ብለህ መደወል ትችላለህ።
እሺ፣ እሺ፣ thank you እ፣ እ፣ የት አካባቢ ነው አልከኝ? ቦዲቲ።
ወላይታ ቦዲቲ።
እሺ እሺ፣ ስልክ ይሄ ነው። አ?
አዎ፣ ይሄ ነው።
እሺ እሺ፣ thank you። እሺ brother፣ እሺ እሺ፣ thank you እሺ